ሰላም ጤና ይስጥልኝ ቢጫ ኢትዮጵያ ሳንቲ ነኝ። እባክዎትን ምን ልርዳው? መስመር ደንበኛ ይሰማል? መስመር ላይ ያሉ መስመር ላይ ያሉ መስመር ላይ ያሉ ደንበኛችን ይሰማል? ድምጾት ይርቃል። ድምጾት ይርቃል፣ እየተቆራረጠ ነው።
Hello፣ አሁን ይሰማል? መጡ ልጆቹ። ሄሎ፣ አሁን ይሰማል?
አዎ፣ አሁን እየተሰማኝ ነው። ምን እንርዳው?
ፍሪጅ እምቢ ብሎ የነበረማ ፍሪጅ እ እ ይሰማል?
ፍሪጅ እምቢ ብሎ የነበረ
ፍሪጅ አልሰራም ብሎት ነው። እሺ፣ ቢጂ አይዲዮትን አ ንገሩኝ።
አ አ ፍሪጅ እምቢ ብሎ የነበረ ለዛ ነው።
BG ID ዮትን የደንበኝነት ቁጥሮትን ንገሩኝ።
ቁጥሩን ID ነበር ቶሎ በልሽ